ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ቅድስት ኖት ከ ChipChip ነበር የምደውልዎት።
እሺ ያልመጣልዎት product አለ?
አዎ ቲማቲም አልመጣልንም።
እም፣ ቲ- ቲማቲም በእርሶ እድሜ ነው የታዘዘ?
አዎ አጠቃላይ ሀያ ሶስት ኪሎ ሀያ ሶስት የት አካባቢ ነው የሚመጣልዎት?
head office ቸርችል ቴሌ
አዎ ከቤት ያለው ታች ማለት ነው።
እኮ ምን በሚል ቸርችል ቴሌ በሚለው ላይ ያዘው?
በሱ ነው መሰለኝ የመጣው። አዎ ዛሬም፣ አዎ ዛሬ እኮ አምጥተውልን ነበረ ሽንኩርት።
okay እኮ ቸርችል ጋር ድል በትግል ነው ወይንስ አዎ የት ነው?
ድል በትግል ጋር በቃ ድል በትግል አዎ እሺ፣ ይመጣልዎታል። እሺ፣ መልካም ምሽት።
እሺ እሺማ